ቤል ቤልሳቤ እንዴት አመሸሽ?
አላ የሆነ ወድ ስልሳ ሶስት ሰባ ስምንት እ?
ምን ሆነብህ?
ፒኑን አስተካክዮ ገርጂ ነው የሚለው ግን እሷ ያለችው ጨፌ ሊፍት ፎቅ ጋር ነው ያለችው። ከክሬም ነው እ እ
ከስተመር ያለችው ሊፍት ፎቅ ጨፌ የት ጋር ነው ነው ያለች?
ያለችው። ሊፍት ፎቅ ሊፍት ፎቅ ጨፌ ጋር ጨፍ ምን ገነት ጨፌ ነው?
አዎ፣ ገነት ጨፌ አላ ሊፍት ፎቅ የሚባለው እኔ እንጃ አላወቅኩትም። እዛ ነው ያለችው እዛ ነው ያለችው እና አርባ አምስት እኮ እና ናት ገርጂ አይደል እሱ
እኮ ከክሬም ነው አሩቅ ነው በጣም
በጣም አዎ።
አይልሃለ እ እሺ፣ እሺ።